ናት እገታ አገታ አይደለችማ ያቺ ሴትዮ ፈሪ ግዙፍ ሴትዮ የለችም ይቺማ ኢትዮጵያ ያለ ተለዋጭ ስልክ የለውማ
ሄሎ
ጤና ይስጥልኝ አብረሽ ትልቅ አብሮ ይስጥልን። ሄሎ ሄሎ ሄሎ
አቤት
አብሮ ይስጥልን። ከቤት ወጥ እ ሱራፊል መኪና ዝጋ። አሎ ሄሎ ኔትወርክ ይጠማል ሀገር ውስጥ